ጤና ይስጥልን። ቤት ቤት ቤት ነው የምልከው።
ማታ ብር withdraw አድርጌ እንትን አልገባልኝ።
ስንት ብር ነው?
አርባ ዘጠኝ ሺህ ብር
በዚህ ስልክ ነው?
በዚህ አይደለም በሌላ ስልክ ነው።
ንገረኝ።
ዜሮ ዘጠኝ አስር አስር ዘጠና ሰባት ዘጠና ሰባት ሰላሳ እህ
ሰባ ሁለት
አንድ ደቂቃ ቼክ ላድርገው። አርባ ዘጠኝ ነው ያልከኝ
withdraw ነው ያደረኩት።
እኮ አርባ ዘጠኝ ነው ያልከኝ።
እህ ስንት ነበር ያልከኝ amount ኡ?
አርባ ዘጠኝ አርባ ዘጠኝ
ቴሌብር account አስር ሰ- ዘጠና ሰባት ሰላሳ ሰባ ሁለት አዎ የቴሌብር account ዜሮ ዘጠኝ አስር ዘጠና ሰባት ሰላሳ ሰባ ሁለት
ገብቶልሃል? እሺ check አድርገው።
እሺ thank you ደውል። እናመሰግናለን። መልካም ቀን።
እሺ